ሰላም ጤና
ዛሬ ትእዛዝ መኖሩ ማለት ቆይ ትእዛዝ እንትን ምን አሉ?
ወይ ፓስታ ነበረ
okay order አድርገው ነበር። እስኪ ስልክ ቁጥር ንገሩኝ።
ሰባ አምስት
እሺ አንዴ። እሺ ዜሮ ዘጠኝ ሰባ አምስት እሺ ሀያ አምስት እሺ ሀያ ሶስት እሺ ሰባ ሰባት
በስድስት ነው order ያደረጉት።
በሶስት መሰለኝ በስድስት ይደርሰኝ ነበር አይነት ነገር ሀያ አንድ ነው።
ሀያ አንድ አዎ ቦይዛው okay driver አልደወልለትም ነበር። እዚህ ጋር ተነስቶ ወጦ እንደተመለሰ ነው የሚያሳየኝ። ወይ አዎ ዛሬ ማለት ነው።
ያልሰራበት ሰዓት ነበረ ስልኮት።
እ, አይ ጠዋት እኮ ደውሎልኛል actually ባለመኪና ደውሎልኛል ቦታውንም ጠይቆኝ መቼ ጠዋት?
ዛሬ እሺ ምንድን ነው ያሉት? ከዛ ቦይዝ ምናምን አልጠየኩትም እሱን መጠየቅ ስለማልችል ግን just እቃ የት ነው ቦታው ላይ ነገርኩት እና message ስለደረሰኝ ነው ቦይዝ የሚል ደርሶኝ
ኦ፣ ቦይዝ ፓስታ ደግሞ ካዘዝኩት ቆይቷል ግን አሁን እዚህ ጋር እንትን ማድረግ የፈለኩት እኔ ሳስቼም ሆነ ብዬ ነው የቦይዙን ትእዛዝ ማለት ነው ቦይዝ አልቋል ተብሎ በ okay ፓስታ እንዲቀየርልኝ ነግሬ ተልኮልኛል okay እና አሁን ላይ እየመጣልኝ ከሆነ payment ኡን ፈጽሜ ይመጣልኝ ይመርጣለሁ ከሚመለስ እቃው okay ሀያ አንዱ ማለት ነው።
የሀያ አንዱ ማለት ነው የት ነበር?
ያለብኝን location ኡ የት ነበረ?
location ኡ ካራቆሬ ነው
እሺ አንዴ ልደውልሎት መልሼ።
እ፣ ይቻላል እሺ እሺ